Hello hello አዎ ሰላም ነው?
ሰላም
ከ Best Bet ነበር የምደውልልክ።
አዎ አሁን እያወራሁት ነበረ Tawk.to ላይ እና
አዎ
በሶስት ነው አይደለ ያደረከው message?
Best Best Bet ውስጥ ነው ብሩ የላኩት ወደ ቴሌብር ቴሌብርም አልገባም Best Bet ም ውስጥ ያለው Okay ይኸውልህ ከቴሌብር message ያስፈልጋል እና ደውልላቸው ይልኩልሃል message እነሱ እኮ ከቴሌብር እንደተቆረጠ የሚያሳይ message ማለት ነው። አሁን pending ላይ ነው ያለው እና እሱን pending ደግሞ ለመላክ ግዴታ attach ማድረግ አለብን text ህን
ወደ ቴሌብር No አይ እኛ በ SantimPay ነው ወይስ በ Chapa ን የሞከርከው አንተ?
ምን በ Chapa ወይስ በ SantimPay ነው? ከቴሌብር ነው አይደል ያደረከው?
አዎ በቃ እሺ፣ ወይ Chapa ም or SantimPay ም ከሆነ ለእነሱ ያንተ message እና pending የሆነውን አብረን ስለምንልክ message ኡ የግድ ነው የሚያስፈልገን። እሺ ስለዚህ አንተ የእነሱ?
ቴሌብር- አዎ የቴሌብር ከቴሌብር እንደተቀነሰ የሚያሳይ message ማለት ነው። መቶ ብር አይደል ያደረከው?
አዎ ስለዚህ እነሱ ይልኩልሃል። ደውልላቸውና አንድ መቶ ሀያ ሰባት ላይ
አንድ መቶ ሀያ ሰባት አዎ የቴሌ ቁ- የቴሌብር ቁጥር ነው። ደውለህላቸው በዚህ በዚህ ቀን እ፣ message አልተላከልኝም በላቸውና message ኡን ሲልኩልህ ትልክልኛለህ ለእኔ ማለት ነው።
እሺ ከዛ message ኡን attach አድርገን እንልክላቸዋለን ብሎ ከእነሱ ጋር ነው pending ላይ ሆነው ገብተዋል። ከዛ ስለተያዘ ማስለቀቅ የሚቻለው message ኡ አብሮ ሲላክላቸው ነው። ሶ እሺ።
ደውልና message ኡን ሲልኩልህ ላክልለኛ። እሺ
እሺ እሺ እሺ ቻው።